ጤና ሰላም ጤና ይስጥልን ቤተሰቦች።
ጤና ጤና sister ገና አይገባም እንደ ድሮ እንዴት ነው? ስልክ ልስጥህና ማለት ትደውላለህ። ስልክ ልስጥህ ያዝ ዜሮ ዘጠኝ
ሰላሳ ሰባት ሰላሳ ሁለት ያዝ። እኔ ምን አገባህ ስልክ ስማኝ።
ዜሮ ዘጠኝ ሰላሳ ሰባት አይደለም አይደለም፣ ስማኝ መጀመሪያ አሁን በምሰጥህ ስልክ ማለት ነው ለሳንቲሞች ታናግራቸዋለህ። እሺ አ ስልክ ያዝ ልንገርክ።
ስልክ የነገ እኔ እኔ የምነግርህን ሰላሳ ሁለት ሰላሳ ሰባት ዜሮ ዘጠኝ ሰላሳ ሰባት አይደለም እኔ የምነግርህን ነው የምትሰማኝ አባቴ። ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት
ሀያ ያ ሀያ ሰባት ሀያ ሀያ ሰባት ሀያ ስልሳ ሰባት ሁለት
ሀያ ሰባት ሀያ ሰባት ሀያ ስልሳ ሰባት ሀያ ስልሳ ሰባት አ በዚህ ደውልና ሳንቲሞች ጋር ስለሆነ እንዲመልሱልህ ጠይቃቸው አባቴ።
እሺ እሺ አባ ስለደወልክ እናመሰግናለን።